હેલો
ሄሎ
አቤት ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልን እ፣ እንደምን ዋልክ? ዮናስ እባላለሁ እግዚአብሔር ይመስገን።
ከ Stanford ነበር የምደውለው።
እ፣ ከየት ይቅርታ ከ Stanford ትናንትና መልእክት አስቀምጠውልን ነበር። ስልክ ቁጥራቸውን ስልክ ቁጥሩ አስቀምጠው እ፣ information እንሰጠውታለን ብለን እ፣ ስሞትን ማን ልበል? ይቅርታ እኛም ቢኒያም።
አዎ እሺ ቢኒያም፣ እ፣ information ልስጥ ስለ Stanford Kids ልጆች አለ
እሺ
እሺ Stanford Kids እንባላለን። computer programming ለህጻናት ከአራት ዓመት ጀምሮ እስከ high school ላሉ ተማሪዎች ነው የምንሰጠው። Stanford Kids የአሜሪካ ድርጅት ሲሆን ኢትዮጵያ ውስጥ እና አፍሪካ ውስጥ የመጀመሪያው franchise ነው። computer programming ነው ለህጻናት
okay የሚሰጠው። ከ beginner level ጀምሮ advanced እስከሆኑ ስለ advanced የሆኑ ፕሮግራሞች ሮድ ሆነን እሱን የምንሰጠው። እ፣ ልጆቹ ስንት ዓመታቸው ነው?
አይ፣ እዛ እዛ እንኳን አ፣ የአንድ ወር ነው ያለው ሄሎ
ኦኬ ኦኬ። ስለዚህ እ፣ ያው click ያደረገ ሄሎ ቢ- ሄሎ
Hello ቢኒያም አይሰማም?
ይሰማኛል እ፣ click ያደረገው ፌስቡክ ላይ advertise ያየኸው ህጻናት ከአራት ዓመት ጀምሮ እስከ high school ላሉ ነው። ስለዚህ በዛ በዛ range ልጅ የለህም።
የለኝም አዎ ኦኬ
ኦኬ በቃ ማንፈርኬት እንባለን። እንግዲህ ማንዳት ዓመት ሲደርስ join አድርግንና እ፣ መመዝገብ ትችላለህ።
ጥሩ እሺ
እሺ፣ እሺ፣ እናመሰግናለን።
እሺ አመሰግናለሁ